ወይ
ሄሎ ጥላይ ታዟል እኮ እየሰ ደርሷል አለኝ እኮ አሎ
አዎ
አ የኛ ካፌው ማለት ነው እ የኛ ካፌውን ደርሷል አለኝ እኮ ደርሷል አለኝ።
አዎ እየተሰራለት ነው ኦልሬዲ ደርሷል ታዘናል ገና ገና ይኸው ጀመረች። አሁን እኔ ከሄድኩ በኋላ ታሪ በኋላ ነው የሚጀምረው። እኔ እኔ ነግራት ነው ለዛውም እኔ ያዝዬ ማለት
ለማንኛውም አሳውቄ ይልሃለሁ እሺ
ሾብ ካንስል ጽፌያለሁ